Hello ጤና ይስጥልኝ
ሄሎ ሄሎ ጤና ይስጥልኝ ሰላም
ሄሎ ሄሎ አይሰማም ይሰማል አቤት
በሀያ ሶስት order እንትን ነበረን እሺ እስካሁን አልመጣልንም ይኸው ዛሬ ይመጣል ብሎ በየቀኑ ይመጣል እያሉን ነው እና የሚሉን ትናንትና ማታ ተደውሎሎት ነበር አልተደወለም ዛሬ ራሱ ማታ ደውላለች አንዷ ደውላ ነገ ይመጣል አለች በቢሮ አዎ።
ስልክ ማለት ነው አ፣ እንደዛ ከሆነ ይመጣል ትንሽ ይታገሱናል እስከ አስራ ሁለት ሰዓት ምናምን order ስለበዛ ዛሬ አምሽቶ ነው የሚሰሩት እንዴ እኛ እኮ ቢሮ ነን እኮ ያዝ ቢሮ ነው እኮ አ፣ ያዝን።
ቢሮ በዚህ- እንዴ?
አዎ በጣም የት ነበር location ኦት ወደ ስድስት ኪሎ።
ቸርችል ለጋር ስድስት ኪሎ?
አይደለም ስድስት ነው እሺ እሺ እ፣ መልሼ እደውልሎታለሁ እሺ የ driver ስልክ ልደውልለት ነው ቢሮ ይመጣል እኮ አሁን አስራ ሁለት ሰዓት የሚመጡ ከሆነ ዛሬም አጋጉን ነው አ፣ እስከ ስንት ሰዓት ነው ያሉት ቢሮ
አስራ አንድ አስራ አንድ ተኩል ጥፋት እሺ አለ አ- አ- እሺ፣ እሺ አሳውቆታለሁ እሺ መልሼ ደውዬ driver ኡን ስልክ ልፈልግና እደውልሎታለሁ እሺ እሺ